Hello
Hello ሰላም፣ እንዴት አመሹ?
እግዚአብሔር ይመስገን። stand-up comedy መቼ ነው ፕሮግራሙ?
ነገ ሰባት ሰዓት ነገ ቅዳሜ አስራ አንድ ሰዓት ላይ ሰባት ሰዓት አስራ አንድ ሰዓት የት ነው?
ኢንተርኮንቲኔንታል ሆቴል።
Okay እሺ። ምንድን ነው ማ- እንትን እንዴት ነው መቁረጥ የምችለው?
መደበኛ ነው VIP ነው የሚመርጡት? መደበኛ አራት መቶ መደበኛ VIP አንድ ሺህ አምስት መቶ መደበኛ link መደበኛ ልላክለው
እሺ። እባክህ link ልክሎታለሁ። attachment አድርገው slip ኡን እዛ ላይ ያስቀምጡልኛል ማለት ነው።
እሺ።
ንግድ ባንክ ነው account አችን። ቢኒያም መለሰ ይላል።
አ እሺ እሺ።
ስልክ ሊያዝ ዜሮ ዘጠኝ
አስራ አንድ ቆይ አንዴ ይቅርታ አርባ አራት ይቅርታ ቆይ አንዴ ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ዘጠኝ አስራ አንድ አርባ አራት አስራ አንድ ሀያ አራት አስራ አንድ ሀያ አራት እሺ link ልካለሁ። በዛ መመዝገብ ይችላል ከይቅርታ ጋር። እሺ፣ ስለደወሉ እናመሰግናለን። መልካም ቀን፣ መልካም ምሽት።
ነገ አስራ አንድ ሰዓት ለአስራ አንድ ነገ ሰዓት አንድ ሰዓት ነው ግን ቀድመው ቢመጡ ይመረጣል።
እሺ እሺ እሺ።
screenshot አድርገው attachment ዋ ላይ ያስቀ- ያስቀምጡልን።
እሺ እሺ።
እሺ፣ ስለደወሉ እናመሰግናለን። መልካም ምሽት።
ምንም ነገር ደህና ነኝ።
አሜን። ሰላም ደውል